Hello ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም እናት እንዴት ነሽ?
እግዚአብሔር ይመስገን።
Donkey Tube አልተሳሳትኩማ?
አዎ Donkey Tube ነው። ምን ልርዳዎት?
የፍቅር ታሪክ ነበረኝና የሚነገር እሺ እሱ ፕሮግራም ላይ እንዴት መሳተፍ እችላለሁ ለማለት ለመጠየቅ ነበር።
እኛ የአንድ ሰው ህይወት ላይ ታሪኮችን ለመጋራት ነው።
አዎ ማለት ታሪኩ አስተማሪ መሆኑ ታይቶ ከዛ pre interview ይኖራል ተመዝግበው አዎ እ፣ ከዛ ከ pre interview በኋላ ነው ወደ ዋናው የሚሄደው ማለት ነው።
እሺ
እሺ ልመዝግቦትና እንደውልሎታለን።
ጥሩ እሺ።
እሺ ስሞትን ማን ልበል ሮቤል
እሺ ሮቤል ማን ሚሊዮን
እሺ፣ ስልክ ቁጥሮትን ይንገር ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ዘጠና ሶስት ዘጠና ሶስት ሀምሳ ዘጠኝ እሺ
ሰላሳ ዘጠኝ
ሀያ ዘጠኝ ዘጠና ሶስት ሀምሳ ዘጠኝ ሰላሳ ዘጠኝ አዎ
እሺ የት አካባቢ ነው አድራሻዎት?
እ፣ ገርጂ
እሺ እሺ እናመሰግናለን፣ እንደውልሎታለን።
እሺ እሺ መልካም ምሽት።
እሺ ላኪ